መታደል መታደል
ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ።
እንትን እስኪ ፋይናንስ ላይ አይቼ እደውልልሻለሁ ብላኝ ነበረ
እ ይቅርታ ሀና ኖት?
እ ሀና ኖት? እርሶ?
አዎ አዎ አዎ ይቅርታ እሺ፣ ትንሽ ጠብቁን። አሁን ወጣ ስላለች ነው። አሳውቀውታለሁ
እ አሳውቀውታለሁ። ትንሽ ይቆዩ። ቆይ ትንሽ ይቆዩ።
እሺ አይ ወደ ፈተና ልገባ ስለሆነ እኮ ነው
OK ይቅርታ እሺ፣ ፋይናንሷም ትንሽ ወጣ ስላለች ነው እንጂ እያናገርኩሎት ነበር። አሳውቀውታለሁ። ትንሽ ጠብቁ እሺ።
እሺ እሺ